የሚያስጠላኝ ልጅ ኢትዮጵያ ሰላም ነው ይላል።
አብሮ ሰላም ነው።
እግዚአብሔር ይመስገን።
አንድ ማዕቀን ትንሽ እንትኑ ጋር እያፈሰሰብኝ አስቸግሮ
ምን አሉ እንደመኛቸው
እያፈሰሰብኝ ታነር
ደንበኛችን ከስልኮ ይሁን የሆነ ድምፅ አለው የሚረብሽ ድምፅ አለው።
ከአያታ አደባባይ አካባቢ ነበር የምደውልልህ።
ጤና ይስጥልኝ ደንበኛችን መስመር ላይ ያሉ አዎ፣ አዎ፣ አይሰማም ይቅርታ ትንሽ ካሉበት ቦታ ተንቀሳቅሰው ያናግሩኛል። የሚረብሽ ድምፅ አለው።
ነው? እሺ። አሁን አይሰማም? Hello hello።
ደንበኛችን መስመር ላይ ያሉ አዎ፣ አይሰማም አሁን አሁን ይሰማል።
እ፣ እንትን ከብዬ እንትን አካባቢ ነበር የምደውልልሽ ከአያት አደባባይ አካባቢ ሳሚ ክትፎ ቀም እሺ
የሆነ ማሽን ነበረ። የእናንተ ማሽን እያፈሰሰ አስቸገረኝ። መቅጃው አካባቢ ትንሽ ዝቅ ብሎ ከታች ካሜራው መግጠሚያው ኬብሎቹ ጋር የሚገናኝበት ላይ
እሺ ደንበኛችን BGI ID ዎን ይነግሩኛል።
እ
የእርሶን የቢጂ አይዲ ይንገሩኝ።
እሺ
ደንበኛችን መስመር ላይ ያሉ አሉ አሉ ሁለት ሰማንያ ሶስት ሁለት ሰማንያ ሶስት
ዘጠና አራት ዘጠና አራት
አርባ አራት ዜሮ አንድ አይቻልም። አዎ እሺ አንዴ መስመር ላይ ጠብቁ።
እሺ
ሁለት ሰማንያ ሶስት ዘጠና አራት
እ ዘጠና አራት አርባ አራት ዜሮ አንድ